ስፖርት በኩል ልርዳ?
ጤና ይስጥልኝ።
ስፖርት ነው ምን ልርዳ?
ኦንላይን ልከፍት ብዬ ነበር ትናንትና የሆነ verification code ተልኮ አስገብቼ ምንም አልከፈተም።
verification code ተልኮ ነበር?
አዎ ተልኮ ነበርና ከዛ እንደገና forget ምናምን ብዬ ስሞክረውም ይመጣል ይላል አይመጣም። በሱም አልከፈተም።
እሺ system እየተስተካከለ ስለሆነ ነው ይመጣልዎታል። እሺ ወደ በኋላ ይሞክሩት።
okay ለዛ ነው።
አዎ
እሺ እሺ እሺ